hello
አቤት
እንትን መረጃ ለመጠየቅ ነበረ YouTube ላይ አይቼ የአንድ ሳምንት ስልጠና አለ የሚል ነገር አይቼ ነበረ።
አዎ አራት ኮርሶች ናቸው ያሉት። ምን ኮርስ ነው መውሰድ የፈለጉት?
የ YouTube content creator
እሺ content creator አንድ content እንዴት create እናድርግ፣ በምን መልኩ አንድ ቪዲዮ ከመስራታችን በፊት content እንዴት እንፍጠር፣ ወይም ያለንን idea እንዴት develop እናድርግ፣ ቪዲዮአችን ምን አይነት ይዘት ይኖረው፣ ምን አይነት መልዕክት ሊያስተላልፍ፣ viral የሚወጣ ቪዲዮ content እንዴት መፍጠር እንችላለን የሚለውን content strategy ለአንድ ሳምንት የምትማሩት በኦንላይን እና በአካል ነው የሚሰጠው ኮርሱ። በምንድን ነው መማር የፈለጉት?
እኔ በአካል በአካል ነው የምማረው።
በአካል ከሰኞ እስከ ቅዳሜ ከአስር ሰዓት እስከ አንድ ተኩል ነው የሚሰጠው ኮርሱ
ኦኬ።
ለአንድ ሳምንት ማለት ነው።
ኦኬ። ክፍያው አሁን ላይ ያው ተመዝግበው ክፍያውን መክፈል ይችላሉ። ከወር በኋላ ይጀምራል።
okay፣ ክፍያው ስንት ነው?
ክፍያው ለአንድ ኮርስ ሙሉ ክፍያ አስር ሺህ ብር ነው።
አስር ሺህ ብር?
አዎ፣
okay። ለአንድ ኮርስ ለአንድ ኮርስ አዎ።
እሺ፣ መቼ ነው የሚጀምረው? እንትኑ
ክላሱ ከወር በኋላ ይጀምራል። አሁን መመዝገብ ይችላሉ። ስሙት ማን ላይ የአብስራ
የአብስራማ ማን አሉ
ሙልጌታ
የአብስራ ሙሉጌታ። እሺ፣ ስልክ ቁጥሮትን ይንገሩ። hello፣
ዜሮ ዘጠኝ ሰላሳ ስድስት እሺ፣
ሰላሳ ስምንት
ሰላሳ ስምንት
ዜሮ ሰባት ሰባ ሰባት